hello
አቤል
ሰላም ነው፣ እንዴት አመሸክ?
እግዚአብሔር
ተደውሎ ነበር።
በባጃጁ
አዎ፣ ሳፊ ባጃጅ።
እቼ የኤሌክትሮኒክ ቲክቶክ ላይ አቼ
አዎ፣
በደውለውኝ እኮ ነው ምናልባት ማታ ብዬ እንትን ነው የዘጋሁት።
okay፣ እሺ። አረ ችግር የለውም። ያው ስላልተኛው እያስ- እያ- እንደውም ስልክ እያወራው ነበርና ችግር የለውም።
ያ ባጃጁ ያ አድራሻ ወደ ሰበታ እያለ ነው።
አይ አድራሽ manufacture የሚደረገው ነው ሰበታ ሀምሽ የሚግ- እንትን የሚደረግበት ነው። መፍጫ የሚመረትበት የት ነው።
ነው?
መሸጫው ለቡ የሚመረትበት ለቡ ለቡ መብራት ነው።
ለቡ መብራት አይደል?
አዎ፣ አሴማ ቤተክርስቲያን ፊት ለፊት። የት ነህ አንተ?
እኔ ወደ ሆሳና ነኝ። ሆሳና ክፍለ ሀገር አቋም ሆሳና ሐዋሳ ስላለ ወደ እዛ ይቀ- ወደ እዛ ይቀርባል። ሐዋሳ አሁን እ ስላለን እኛ ሐዋሳ ስላለን አ ሐዋሳም አለ ሐዋሳ አለን። አዎ።
አ ያ እና ቁጥሩን ቁጥሩን text ላድርግልህና
ያ ሐዋሳ እዛ እም፣ ሂጄ እንትን ልበል አዎ እዛ ይቀርባል። እዚህ ያው ማስጫኛ ምናምን ስለሚበዛብክ
አ እዛ ይሻላል። ደ በቃ ደ ኤርሚያስ እባላለሁ። ደውልና ኤርሚያስ ነው ቁጥራችሁን የሰጠኝ በለውና
እሺ ችግር የለውም አዋራው።
እሺ እዛ እንትን ልበል እሺ እሺ brother፣ እሺ እሺ እሺ፣ ደህና ደርሽ።
እሺ thank እሺ